ሄሎ
አቤ ሰላም ነው።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳህ?
እ ምን ልርዳህ ወንድም?
አይ በ- በቃ አንድ በአንድ ቁጥር ተመልቼ ነበር። ተው በቃ ለማወቄ ነው።
አወቀው?
እ
እሺ ካወቀው ችግር የለውም፣ ግን እንዳይልህ የምትፈልገው ነገር ካለ ንገረኝ።
እ
እንዳይልህ የምትፈልግ ከሆነ ንገረኝ።
ልምድ ፈልጌ ይኸው ቤት- ቤቲንጎች ብዙ ቤቲንጎች አሉ። ሴቭ አድርጌ ማመጣት አልቻልኩም።
ማለት እንዴት አልገባኝም። ጥያቄ
እ ጥያቄ አልገባኝም።
አልገባም።
አዎ ትኬት check እንዳደረግልህ ነው ወይስ ምንድን ነው?
che- check ሊያደርግ ነበር። ያው በቃ ተው ጨዋታው አ- አይቼ እንትን ብዬ ነው።
ምን okay
ሁለት አንድ- ሁለት ነበር የጣለኝ። ያው እሱ የጣለኝ ወርቋል ማለት ነው።
አ አ እሺ በቃ አንዱ ከተጣለ እሺ፣ በአንድ ከተጣለ ማብራት ይችላል። ቦኔስ ምናምን በአንድ ከወደቀ ብቻ ሳይሆን እ እ፣ እንትን ማለት አለበት።
ምን to- total odd ለተሸነፍክበት ጨዋታ odd ማለት ነው ሲካፈል እ ከሀያ በላይ መሆን አለበት።
አዎ ያው በአንድ ከተ- ከወ- ከወደኩት ያው ከዛ እንደዚህ- በኋላ አዎ ከዛ በኋላም calculate ይደረጋል። እንትኑ
አሀ፣ ከሀያ ጨዋታ በኋላ ማለት ነው። ከሀያ ጨዋታ ካለ ከሀያ ውስጥ አንድ ከወደቀ calculate ይደረጋል።
no no ከሀያ ጨዋታ ሳይሆን እ odd አለው አይደል? total odd አለው አዎ ከስር ያስቀምጧል ራሱ እሱ ነው አ እሱ ሲካፈል ለተሸነፍክበት ጨዋታ odd አለ አንድ ነጥብ አምስት ቢሆን ለዛ ቢካፈል ከሀያ በላይ መሆን አለበት። የ- ነው።
አ ተካፍሎ የሚመጣ ውጤት ማለት ነው።
እሺ እሺ እንደዛ ገብቶኛል።
ሲሆን ነው ቦነስ የሚሰጥ።
እሺ ገብቶኛል።
እሺ እሺ አመሰግናለሁ።
እሺ እሺ